ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎን ልርዳዎት?
ቅድም አስመዝግቤ ነበረ እናት አልመጡልኝም።
እሺ ደንበኛችን አስመዝግበው ነበረ?
አዎ እሺ እየ- ስልክ ቁጥሮን ይንገሩ።
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሰማንያ አንድ ደግሞ ዜሮ ዘጠኝ አስራ አንድ ሰማንያ ዜሮ ሁለት ዘጠና አራት
ሰማንያ
አቤት ዜሮ ዘጠኝ አስራ አንድ ሰማንያ ዜሮ ሁለት ዘጠና አራት ይሄ አሁን የደወልኩበት ቁጥር ማለት ነው።
አሁን በደወሉበት ማለት ነው።
አዎ አንዴ check ላድርግልዎት።
እሺ
በዚህ ስልክ ነው ያስመዘገቡት?
አዎ
የቤቱ ስም ማን ነው የሚለው?
ቤተሰብ ግሮሰሪ